ሄሎ ጤና ይስጥልን ቤት ቤት ራሄል ነኝ። በኮም ልርዳው?
ብድር አዝዤ እስካሁን አልገባልኝም ግን እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ዘጠኝ ሰላሳ ስምንት ይሄ ነው የደወልክበት?
አዎ እሺ አንዴ መቼ ነበር እዛ ያረከው?
ማታም አሁንም ድጋሚ አድርጌ ሁለቱም አልገባልኝም። አሁንም ከደቂቃዎች በፊት አድርጌ ነበር።
ስንት ስንት ብር ነው?
እ?
ስንት ስንት ብር?
የማታው አምስት ሺህ አንድ መቶ ነው።
እሺ ያሁኑ ደግሞ አስራ ስድስት ነው።
እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግልህ።
እሺ፣ እሺ።
ቴሌግራም ላይ እያወራህን ነበር አይደለ?
አዎ እያወራሁ አ- አምስት ሺህ አንድ መቶ አሳውቀውልሃል። እሺ ዮሴፍ
እሺ፣ የሳንቲም ፔ ሪፖርት ተደርጓል። ያሁኑ እንደሌለ
እሺ።
ወደ ቴሌ ብር ነው አይደለ? እሱንም ወደ ቴሌብር አዎ፣ በሳንቲም ፔይ በኩል ነው ያዘዝኩት።
እሺ ይሄኛው ገብቶልሃል። እሺ
ወ- ወደ ያኛው- ቴሌብር ገባ።
አዎ ወደ ቴሌ ብር ገብቶልሃል። አሁን approve አድርጌልሃለሁ።
ያኛውስ እንዴት ነው የማደርገው?
እ፣ ያኛው እ፣ ሳንቲሞች ስላልመለሱልን ነው። እሺ ሲመልሱልን እዛው ላይ ጽፍልሃለሁ።
እሺ፣ ተልኳል transaction ኑ ሳንቲም ፔ ላይ።
እሺ፣ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ።